hello ጤና ይስጥ
hello ጤና ይስጥልኝ። hello
ጤና ይስጥልኝ። ታዲያ አምቡላንስ አብሮ ይስጥልን። ሰላም ነው።
እ እግዚአብሔር- እንትን ነበር ደሴ የምል ነበርና
እሺ
አምቡላንስ ተፈልጎ ነበርና መሄድ ይችላል ወይ?
መሄድ ይችላል፣ ግን የ patient ኡ ሁኔታ ምን አይነት ነው? ከየት ነው?
patient ኡ ተኝ- ተኝቶ መዶ patient ነው
እሺ
ተኝቶ ነው መሄድ የሚገባውና ቤተሰቡ በቃን ምናምን ብሎት ነው። እኔማ ደውልልን ፈልግልን ስላሉ
እሺ።
የደወልኩልሽ ማለት ነው።
እሺ የት ሆስፒታል ነው ያለው? አሁን አዲስ አበባ ነው ያለው?
አዲስ አበባ ጥቁር አንበሳ
እሺ
እና መሄድ ከቻለ ሂሳቡን እንድትሰግድና ልነግራቸውና
እሺ ሂሳባቸውን እነግርሃለሁ፣ ግን የ patient ኡን case የታመመው ምን እንደሆነ ምናምን ብትነግረኝ እ ምንድን ነው case ኡ ምንድን ነው okay፣ የታመመው?
እነ- እነሱ ያዋሩሽና
እሺ
እኔ እጄ ለእነሱ እሰጣለሁ። መሬት ነው ያለውና ወደ ፎቅ ወጥቼ ልስጣቸውና
እሺ አንተ የተ- የታማሚው እ፣ ስላስታ- ስለ ታማሚው የምታውቀው አታውቅም ብዙ ነገር እኔ የማውቀው ነገር የለም። ስለዛ ነው አሁን ፈልግልን ስላሉ እኔ security ነኝ ግቢ ውስጥ እሺ እንደዚህ አይነት ነገር ፈልግልን ስላሉ
እሺ
አምቡላንሱ ደግሞ ዝግ- እ?
እሺ አገናኘኝ በቃ ከአስታማሚው ቤተሰብ ጋር ወይም ደግሞ ከጤና ባለሙያ ጋር በቃ አገናኝሻለሁ። እሺ። አሁኑ አገናኝሻለሁ ወደ ላይ እየወጣሁ
እሺ እ፣ መልሰው ይደውሉልኝ ወይም እደውልለታለሁ ደውለዋለን። እስኪ ግረ- እሺ እሺ እሺ ከደውሉ ነው